ሄሎ
ሰላም እንዴት ዋሉ?
አለ እግዚአብሔር ይመስገን። እ፣ የስታንዳርዱን ትኬት ለመቁረጥ ነበረ።
እሺ ይቻላል። የትኛውን ሰዓት ፈለጉትማ?
እ፣ እ፣ እ፣
የስንት ሰዓቱ?
የሁለት ሰዓቱ ሁለት ሰዓት ማታ ነው። ሁለት ሰዓቱ
ማታ ሁለት ሰዓት። አዎ ስም አለመ ሀና ስም አለመ ሀና ሀና ይሰማ ስንት ብር ነው? ማ
አራት መቶ ብር እሺ
ሀና ማን?
ወንድሙ
ውይ እግዚአብሔር ይመስገን። ስልክ ላይ ነኝ። ይቅርታ። እሺ ችግር ዜሮ ዘጠኝ ማስልክሽ ላይ
ምን አልሽኝ?
ስልክ ሊያዝ አዎ፣ አስራ ሁለት
አስራ ሁለት ድጋሚ አስራ ሁለት አስራ ሁለት ሀምሳ አራት ሀምሳ ዘጠኝ ሀምሳ አራት ሀምሳ ዘጠኝ
ሀያ አንድ ብዛት ስንት ሰው ነው? አንድ አ አንድ ሰው አንድ ሰው አንድ ሰው።
አ፣ ትንሽ ቦታ ነው እንደቀረው
አይ አለ የተወሰነ።
የተወሰነ አለ። እሺ በቃ አዎ እሺ፣ እናመሰግናለን። ቦታ ይዣለሁ ነው እሺ። በእንትኑ ክፍያ በምንድን ነው አልነገርሽኝም።
text አደርግሻለሁ።
እሺ እሺ እሺ
እሺ፣ ሰላም መልካም ቀን።
እሺ እሺ
እንዴት ነሽ? አለሁልሽ። እግዚአብሔር ይመስገን።